ጤና ይስጥልን። hello ጤና ይስጥልን።
ጤና ይስጥልኝ።
Donkey Tube ነው የወጌሻ መዝገቢያ ቁጥር።
እሺ፣ ለ YouTube መመዝገብ ፈልጌ ነበር።
okay እሺ፣ ይችላሉ።
ምንድን- ስሞት ማለባት መቼ መቼ ነው ያለው? ምንድን ነው የሚያስፈልገው? አቤት ይቆራረጣል።
በሳምንት ሶስት ቀን ማለት ነው።
እሺ
ለሳምንት ሶስት ቀን ለሶስት ወር የሚቆይ ነው።
እሺ
ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ነው የሚሆነው። class ኡ okay።
በአካል ኮሜዲያን እሸቱ የ YouTube class ሙሉ ይሰጣቸዋል።
እሺ ምን ሰዓት ነው?
አከፋፈል ሁኔታ በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ ሀያ credit hour ነው ለሶስት ወር የምትወስዱት አስራ አምስት ሺህ ብር ማለት ነው። ሰዓቱ እሺ።
ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። አድራሻችን ሀያት አ፣ ደራርቱ አደባባይ አ፣ ተስፎ ሞል ነው።
okay። እሺ አይ በቃ አንድ ሰዓት አልችልም። እሺ አመሰግናለሁ።
okay እሺ።